የኔ ነው። ሄሎ ጤና ይስጥልን። ታደለ እንደምን አደር? ከኢትዮ ቴሌኮም ነው የምደውለው። ታደለ
እሺ ሰላም ሰላም። ኢትዮ lucky slot ላይ እየተጫወትክ ነው አይደል? እንኳን ደስ ያለህ። ሀያ ሺህ ብር አሸንፈሃል አይደል?
አ- አመሰግናለሁ።
thank you ታደለ። profile ፎቶህንና መታወቂያህን share እንድታደርገን ፈልገን ነበር የደወልንልህ።
እሺ በምን ነው?
ቴሌግራም group ላይ invite አረግሃለሁኝ። እዚያ group ላይ share ታደርገናለህ። ሌሎች እዚያ የሚያሸን- ያሸነፉ በሙሉ የሚገቡበት group አለ።
እሺ
እሺ ታደለ፣ አመሰግናለሁ።
ሰላም።
እም፣ ቴንኪው።